This is Sweet Talking Sport.
ጫካ ሆነ ወይ ሸለቆ ተራራማ አቋርጬ ባገኝሽ ደስታዬ ነበር ከምኖር ባሳብ ተውጬ እንዴት ላድርግ የኔ ፍቅር እዞራለሁ ሀገር ላገር መዞር እኔን ማይሰለች ገና ብዙ ይቀረኛል አንቺን እስካገኝ ድረስ መቼ ድካም ይሰማኛል እንዳትጠፊ ካለሽበት አልቅብሽ ስንከራተት ለአንቺ ብዬ ሁሉን ትቼ ስፈልግሽ እኖራለሁ እንዳትጠፊ አደራሽ በቅርብ ቀን እደርሳለሁ እንዳትጠፊ ካለሽበት አልቅርብሽ ስንከራተት ማለት ነው።
ሀይሎጋ ሀይሎጋ ሽቦ ዋርዳው ቶሎና ሀይሎጋ ሀይሎጋ ሽቦ ዋርዳው ቶሎና ሀይሎጋ ሀይሎጋ ሽቦ ዋርዳው ቶሎ ተሽከርከሪ በጎኔን አንቺ ጎፈሬ ተሽከርከሪ በጎኔን አንቺ ጎፈሬ ዙሪያ በባልቦሽን አድርገ ዛሬ እኔም ልሁን ጎፈሬ ልሁን ጉብጉባ እኔም ልሁን ጎፈሬ ልሁን ጉብጉባ ይመርብን ጨፍር እንበል ወለባ ሆ፣ ሆ፣ ጎፈሬው ሳይጨር ስሪው ሽሩባ አልቦሽን አርጊው እንበል ወለባ ጎፈሬው ሳይጨር ስሪው ሽሩባ አልቦሽን አርጊው እንበል ወለባ ተሽከርከሪ በጎኔን አንቺ ጎፈሬ ተሽከርከሪ በጎኔን አንቺ ጎፈሬ ዙሪያ ጥበብ አልቦሽን አድርጌ ዛሬ እኔም ልሁን ጎፈሬ ልሁን ጉብጉባ እኔም ልሁን ጎፈሬ ልሁን ጉብጉባ ይመርብ ሳይጨር ስሪው ሽሩባ አልቦሽን አርጊው እንበል ወለባ ጎፈሬው ሳይጨር ስሪው ሽሩባ አልቦሽን አርጊው ግንበል ወለባ ተሽከርካሪ በጎኔን አንቺ ጎፈሬ ተሽከርካሪ በጎኔን አንቺ ጎፈሬ ዙሪያ ጥበብ አልቦሽን አድርጌ ዛሬ እኔም ልሁን ጎፈሬ ልሁን ጉብጉባ እኔም ልሁን ጎፈሬ ልሁን ጉብጉባ ይመርብን ጨፍር እንበል ወለባ ጎፈሬው ሳይጨር ስሪው ሽሩባ አልቦሽን አርቂው እንበል ወለባ ጎፈሬው ሳይጨር ስሪው ሽሩባ አልቦሽን አርጊው እንበል ወለባ ሀሎጋ ሀሎጋ ሽቦ ዋርዳው ቶሎና ሀሎጋ ሀሎጋ ሽቦ ዋርዳው ቶሎና ዋርዳው ቶሎ ዋርዳው ቶሎና ዋርዳው ቶሎ ዋርዳው ቶሎና ዋርዳው ቶሎ Guarda o Solona, guarda o Solona.
Cool. Great. Thank you.
Cool. Thank you.
Like that. Yeah, guys.
Thank you
ከብድሽ ሞይ ፍቅርዬ ፍቅራይ ከብድሽ ሞይ አመላክ መኒ ሆነ ማልላክበሽ ጭንቀቴ ቢገባሽ ሚራራልሽ ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ ያለ መነጋገር የኔን ማናቆት ያለ እኔ ማናቆት ማውራት ምንም አይበደው ሆዲብደው ሆዲብደው ብርቱ ፍቅር ፊት ሩቁ ቅርብ ያደርጋል ብርቱ ፍቅር ፊት አበታውም ቀና ብርቱ ፍቅር ፊት አይኖርም ፍርሃት ቦታም የለውም ድካም ርሃብ ጥማት እህ እህ እህ እህ ረነነነ በሸዋ ላይ ደሴታችሁን በቦረና ልሽ እንደገና ድሬ መዳረሻ አዋሽ ነው ድንበሩ ነይ ነይ በባቡሩ እኔን አፍቅሽኛል አላፍቅሽም ወይ መራራቁ ቀርቶን አንገናኝም ወይ ፍቅርዬ ፍቅራይ ከብድሽም ወይ ፍቅርዬ ፍቅራይ ከብድሽም ወይ እኔን የረሳሽ አንቺ የናፈቅሽኝ እየተከተልኩሽ ስትሽቅኝ ስትሸሽ አገር የሚያውቀውን ያንን መሳይ ፍቅር እንዴት ባዶ ሜዳ አውላላ ላይ የለም ሳይኖርብን ቀን ተያንድካክን አረ ለምን ልውቀሰሽ አስታውሽኝ ላስታውስሽ በድሮ ፍቅር ፊት የሚያማ የሚያሽሟጥጥ በድሮ ፍቅር ፊት የሚገባ የሚቆጣ በድሮ ፍቅር ፊት ዳገቱ ሜዳ ይሆናል ጽኑ ፍቅር የማይቻል ያስችላል ፍቅር ይታገሳል ፍቅር ይቅር ይላል ፍቅር ይቀናል ፍቅር ያስታርቃል በፍቅር መንገድ የለም ተስፋ መቅረት የፍቅር ነገር ግሩም ነው ላይቺ ላይሰጥ በቶ ፍቅር ፊት የሚያማ የሚያሽሟጥጥ በቶ ፍቅር ፊት የሚገባ የሚቆጣ በቶ ፍቅር ፊት ዳገቱ ሜዳ ይሆናል ጽኑ ፍቅር የማይቻል ያስችላል
yankunam maya ankunam asam tuma wana na bakama myo ya ankunam maya ankunam asam tuma wana na bakama myo ankunam die ankunam die ankunam die die na mezinguna Ankulam diye, ankulam diye, ankulam diye, diye na manzi uno. Akuna mabrowe, akuna mabrowe,
kuwahin kwe kuwahin tata wahin wala la bezi mechira wahin ankulam kobna kobna ankulam ankulam die die na mezi huno akuna waprowe akuna waprowe Yankulam, Oblankulam. Asam Tuma, one and Obakamamea. Atuahinai, Wekuahin, Ogeshapuahin, one and Obesmeshro. Unculam dear, Unculam dear, Unculam dear. Jela Madihulo.
Hello. ተው ላንተ ማይበጅ ያረፈው ያረፈው ያረፈውን ልቤን አትቀስቅሰው እንጂ ያረፈው አትቀስቅሰው እንጂ እሺ በለኝ እሺ በለኝ እሺ በለኝ እባክህ ተው ላንተ ማይበጅ ያረፈው ያረፈው ያረፈውን ልቤን አትቀስቅሰው እንጂ ያረፈው አትቀስቅሰው እንጂ በቃ እንዳለው ኋለው Yes, my child, I'm one you make your mind. And I'll be in a better second coma. Some fall again, some fall again. መሸከም አልችልም ያንተን ፍቅር ጣጣ ያንተን ፍቅር ጣጣ እስኪ ተወኝ እስኪ ተወኝ እስኪ ተወኝ እባክህ ዳግም ተመልሼ ደግሞ ለምን ደግሞ ለምን ደግሞ ለምን ላምባ አንተን አስታውሼ ደግሞ ለምን አንተን አስታውሼ እስኪ ተወኝ እስኪ ተወኝ እስኪ ተወኝ እባክህ ዳግም ተመልሼ ደግሞ ለምን ደግሞ ለምን ደግሞ ለምን ላምባ አንተን አስታውሼ ደግሞ ለምን አንተን አስታውሼ
basabasa o. Hey, make you no do nyama nyama o. Oh, aye, wake up, make you dance. Oh, aye, wake up, make you dance. Hey, yeah.
I'm on my own. I'll make it through somehow. It's been so long. I need a helping hand. I'm on my own. I'll make it through somehow. It's been so hard. I need a helping hand.
አትርሳችን ባህላችን የኛስ ባህላችን ያኮራት ቅርሳችን እንግዳ መቀበል ተካብሎ መብላት አስደናቂ ባህል የምንኮራበት የቡናው ዝግጅት ቀጤማና ጭሱ መንፈስን ያድሳል አቦሉን ሲከምሱ የጠጅ የቁርጡ የበልፍ የልብሱን እጅ አስቆረጥማል ዶሮዎች ሲከምሱን ባህላችን የኛስ ባህላችን የሚያኮራት ቅርሳችን ባህላችን የኛስ ባህላችን የሚያኮራት አክሱም ላሊበላ ነ ፋሲለደስ ጎንደር አስደናቂው ቦታ ነን አባት ሲሃዳር የሰው ዘር መገኛ ነ የታሪክ ማህደር ኮራት ሰማኛለ ባለም ላይ ሲነገር ሰው ሰላምተኛ ነ ፈጣሪውን ፍሪ ልጅ እናት አባቱን ታላቁን አክባሪ እስላም ክርስቲያን ሆነ ሁሉም በአንድነት ተፋቅረው ተዋደው የሚኖሩበት እኔስ ባላለኝ የምኮራበት እኔስ ባላለኝ የምኮራበት እኔስ ባላለኝ የምኮራበት ከበሮነ ዳንኪራ አስጨፈሩ ማሲንቆ በአንድ ክር ተደንቀው ክራር የሚያንዘረዝር ዋሽንት ዕለብ የሚያዋትት በገናነ ለአርባ ጾም ለገና ጥሩምባ ያስፎክራንባ እምቢልታነ ያደምቃል ጨዋታ በጾም የሙዚቃው ጣም ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህሌ ባህላችን የኛስ ባህላችን ያኮራል ቅርሳችን ባህላችን የኛስ ባህላችን ያኮራል ቅርሳችን እጁን የዘረጋም ለጾም ለጸሎት የሃይማኖት አገር ኦሪት ዘፍጥረት ሐዲስ ለግስ ብሎ ቁጥር ፊደላት ዋሽራና ቅኔ ሚዘረፍባት የአፍሪካ ምሳሌ የጥቁር እናት የእኛስ ባህላችን ያኮራል በእውነት ባህላችን የእኛስ ባህላችን ያኮራል ቅርሳችን ብሔር ብሔረሰቦች በኢትዮጵያ አንድነት በዘር በሃይማኖት ማርና ወተት የዓመት ባሉ ጥሪን ወገን ጎረቤት የእኛስ ባህላችን ተካፍሎ መብላት ድልቅ ድልቅ ሲል ከበሮ ሲመታ በጭብጨቦ ሲደምቅ ሲወረድ እስክስታ የሙዚቃው ቅኝትን አምባሰል ትዝታ እኔ ስኮራለው በእውነት ተመርኩሼ ይሄን መሰለን የአገር ባህል እኔ ስኮራለው በእውነት ተመርኩሼ ይሄን መሰለን የአገር ባህል ክራር አስደፈሩ ማሲንቆ በአንድ እግር ተደንቆ ክራር የሚያንዘረዝር ዋሽንት ዕለብ የሚያዋትት በገናን ለአርባ ጾም ለገና ጥሩምባ ያስፎክራል እምባ እምቢልታን ያደምቃል ጨዋታ በጾም የሙዚቃው ጣም ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል ሀገሬ ነር ሀገሬ ሀገሬ ሀገሬ ነኮረው በባህል